ለዛ ሄሎ
ሰላም ጤና ይስጥልን።
ሰላም አብሮ ይስጥልንማ።
ያዘዝኩት ነች ወደ ሳሴ ግሩፕ ትራክ ሄሎ።
ሄሎ፣ አይሰማ ወደ ዞር አድርጋት ያን እችን ብዛት ኦኬ አይሰማ ሄሎ።
አ- አስሉ አስሉ አዎ ይሰማል። አስሉ ኖት አዎ እ፣ ኦኬ።
የተሳሳተ ምን ኦርደር
ያደ- ያደረግኩትኝ ያዘዝኩትኝ እና ከማን ግሩፕ ውስጥ አቦት የገባሁትኝ እሞ አስፊ የሚል እ፣ እንትን።
ሞስሊ ላይ ብዙ ፕሮዳክት አሉት አይደለ?
አ እዛ ውስጥ ያለውን ድንች የሚለውን እንድታስወጪኝ ፈልጌ ነው
ድን- የድንችን ሌላውን መቀበል ይችላሉ?
እ ሌላ የድንችን የድንች ላይ ብቻ ነው ያሉት?
አ
ኦኬ። አይ ግን የድንች ላይ ብቻ አይደለም ይቅርታ የገቡት እ፣ ብዙ ቦታ ነው የገባሁት።
እም፣ የካ- እንደ ቀይ ስር ላይ ያየሁት lot ነበረ። ቀይ ስር ላይ አሉ።
ቆይ ትንሽ ቆይቼ ልደውል ሊያውና ወደ አይ ሁሉንም check ያደርጉት ሁሉም ላይ ያሉ ነው የሚመስለኝ እኔ ድንች፣ ቲማቲም፣ ሽንኩርት ብዙ ነገር እስኪ check ያድርጉት። እሷም ጋር ይደውሉላትና መቀበል ቢችሉ ቢቀበሉ አሪፍ ነው።
ቆይ ቆይ መልሼ ልደውል ሊያውና ወደ ይቻላል ይቻላልሽ